ይመስጥልን ዋሽንግተን ስልጣማ
ናስጥልን ትን ኢንፎርሜሽን ለመጠየቅ ነበር እናት።
እሺ ምን ነበር?
ኤች አር ሲቲ ስካን እናንተ ጋር ይኖራል አይደል?
ኤችአር ሲቲ ስካን እ
ኤችአር ቻስት ሲቲ ስካን ነው አዎ ሲቲ ስካን ኤች አር ሲቲ ስካን አለ ነው የሳምባል ኢደር ቸስት ማለት ነው።
እኮ ኤችአር ቻስት አዎ ዋጋ ዋጋ መጠየቅ ይቻላል።
ይቻላል።
ስንት ነው ዋጋው?
ሁለት ሺ አራት መቶ ሰማንያ ብር ነው።
ሁለት ሺህ አራት መቶ ሰማንያ አዎ
ምን አምቡላንስ አለው ወይስ እ ዘውድ ስታካሚ ነበር?
አምቡላንስ አለ። አዎ ይቻላል።
እሺ መልሼ ልደውል።
እሺ ደውል።